Hello ሶል ወይ ኧረ በእናትህ አስቸኳይ ነው እያለች ወጣት ነገር ለምን እንዳስወረድሽን ግራ ገባን ራሱ አዎ ሄ- ሄደዋል ወጥቶላቸዋል እኮ ጀሪ ነች። ማን ነው ይዞት የወጣው? እሺ ሚካኤል ነው ታመነ።
የሚለው እሱ ደግሞ እኔ ታመነ።
አይደለሁም አለ።
አ- ታመነ ነገር ታመነ አልኩሽ እኮ እንትን ታመነ ጋርም አላት ስትይ ታመነ ይዞት ይወጣል አልኩሽ። ታመነ ጋር በ application አላት Okay ማለት ስለዚህ ዛሬ order ማለት ነው።
አቮካዶንም ሽንኩርቱንም ታመነ ነው የያዘው።
አዎ እሺ በቃ እንድደውልላት ልንገረው። እሺ እሺ እሺ እሺ ተው።